ውድ እህቶች ከእናንተ ጋር በመሆኔ ጥንካሬያችሁንና የጌታ ፍቅር መስማት ምንኛ ደስታ ነው። አመሰግናችኋለሁ። በሴቶች መደራጃ ማህበር ቅድሚያ በናቡ እህቶች ከቤት ወደ ቤት በመዞር ማስተማር፣ ምግብን መውሰድ፣ የታመሙትን መንከባከብ እና እርስ በርስ ርኅራሄ እንደነበራቸው እናውቃለን። የጁድን መጽሐፍ ቅዱስ ያስታውሰናል። አንዳንዶቹ ርኅራሄያኖች ልዩነታቸውን ያመጣሉ። የዚህን ትርጉም ሳሰላስል ሐሳቤ ወደ ጌታ ዘወረ። ጌታ ለሁሉም ያለውን ፍቅር፣ ርኅራሄ መጽሐፍ ቅዱስ ይነግረናል። በአዲስ ኪዳን አንዳንዴ እንደምናነበው ክርስቶስ ሰዎችን በፍቅር እንደመለሰ እናሳስባለን። ስራቡም በፍቅሩ መገባቸው፣ ስታመሙም ፈወሳቸው። መንፈሳዊነት ሲያስፈልጋቸውም አስተማራቸው። ርኅራሄ ማለት ፍቅርህና ምሕረት ማሳየት ነው። ማለትም የሌሎችን ሐዘን ማካፈል ማለት ነው። ሌሎችም ርኅራሄ እንዲኖረን ማለት ነው። አዳኝ ራሱ ያደረገውን እንድናደርግ ጠይቆናል። የእርስ በርስን ሸክም መሸከምና ማጽናናት የሚገባቸውን በማጽናናት ከእነሱ ጋር ማዘን ነው። የተራቡትን መመገብ፣ የታመሙትን መጠየቅ፣ ለደካሞች እርዳታ ማድረግና የመንግሥቴ ሰማያትን ትምህርት እርስ በርስ ማስተማር ነው ብለዋል። ለእኔ ይህ ቃላት የእህቶች የቤት ለቤት ትምህርትን ያሳስበኛል። የእህቶች የቤት ለቤት ትምህርት ሴቶችን እርስ በርስ እንዲማማሩና ጥንካሬ እንዲያገኙ ያደርጋል። እንደ አሮናዊ የክህነት ሥልጣን አስተማሪ ሁሉ ጊዜ ቤተ ክርስቲያንን ጠብቁ ኃላፊነት እንደሰጣቸው የቤት ለቤት ጉብኝት ትምህርት በጸሎት ፍቅር የሚጎበኙትን ሴቶች እንዲያገለግሉ ነው። እህት ቤክ እንዳስታወሰችን ምክንያቱም የኢየሱስ ክርስቶስ ምሳሌና ትምህርት የምንከተል ስለሆነ ይህንን ቅዱስ የሥራ ድርሻ ስለምንወድ በእርሱ ምትክ እናስተምራለን። ዛሬ ስለ ሁለት ነገር መናገር እፈልጋለሁ። ለሌሎች በማገልገል የምታመጡላቸው በረከቶችና በአገልግሎት የምታገኙት በረከቶች ላይ ይሆናል። በቅርቡ በአንክሬጅ አላስካ የሴቶች ቡድን ጎበኘው። በክፍሉም አስራ ሁለት ሴቶች ነበሩ። ሌሎች ስድስት ሴቶች ከሌላ መንደር እና ከተማ በስልክ ተካፋይ ሆኑ። ብዙዎቹ እነዚህን እህቶች ከቤተ ክርስቲያን ሕንፃ ከመቶ ማይል በላይ ርቆ ይገኛሉ። እነኚህ እህቶች ወደዚሁ ለመምጣት በመኪና ወይም በአውሮፕላን መጓዝም አለባቸው። የቤት ለቤት ጉብኝት አስተማሩ። እነኚህ እህቶች አንድነት ነበራቸው፣ ምክንያቱም እርስ በርስ ይጸለዩ ነበር። በኢንተርኔት በስልክና በሌሎችም እንደዚሁ ይገናኙ ነበር እና ሌሎች እህቶችንም እንደዚሁ ለመባረክ ሌላኛው ቆራጥ የቤት ለቤት አስተማሪ ከኮንጎ ሪፐብሊክ ስትሆን ረዥም ጉዞ የተጓዘ ሴቶችን ትጎበኝ ነበር። እነኚህ እህቶች መልእክታቸው በጸሎት በማዘጋጀት በሴቶች ኑሮ ላይ እንዴት ልዩነት ማምጣት እንዳለባቸው ይፈልጋሉ። ሴቶቹም በጉብኝት ተደሰቱ። ለእሷ ጉብኝቱም ከሰማይ የመጣ መልእክት ነው። የቤት ለቤት ጉብኝት አስተማሪዎች እነኚህ እነኚህን ሴቶችም በረከት ሰጧቸው። ረዥም ርቀት ገንዘብና የደህንነት ጉዳይ አንዳንድ አካባቢ በየወሩ ግንኙነት አስቸጋሪ ቢያደርግም በግል ራዕይ ኃይል በእውነት ፍቅር ያላቸውን እህቶች ከጌታ የመጣውን ጥሪ ለማሟላት ትርጉም ያለው መንገድን ይፈልጋሉ። መንፈሳዊ ያላት የሴቶች መረዳት መረዳጃ ማህበር ከቆጳስ ጋር በመመካከር በጸሎት በወርድ ያሉትን እያንዳንዱን ለመንከባከብ በቤት ለቤት ትምህርት ጉብኝት እርዳታን ይሰጣሉ። የዚህን ራዕይና ምክር ሂደት ስንረዳ የራሳችን ዋና ኃላፊነት በመረዳት ጥረታችን በመንፈስ ቅዱስ እንድንመራ እንተማመናለን። እኔም ብዙ እህቶችን በየወሩ በመጎብኘት በደስታ ጉብኝቴን አደረግኩ የሚል ሰው ነበርኩ። ሪፖርት ያደረግኩት ሜሚ የሆነ ይሆናል። ሪፖርት ለማድረግ ብቻ ያደረግኩት እንደሆነ የሚያሳፍር ነው። የእህቶች የቤት ማስተማር ቆንጆነት በየወሩ መቶ በመቶ ሪፖርት ማድረግ ሳይሆን መለወጥን፣ እምባ መጥረግን፣ በምስክርነት ማደግን፣ ሰዎችን ማፍቀር፣ የቤተሰቦችን ጥንካሬ ማግኘት፣ ሰዎች መደሰታቸውን፣ የተራቡትን መመገብ፣ የታመቡትን መጎብኘት እና ያዘኑትን ማጽናናት ነው። እንዲሁም እንዲያውም የእህቶች የቤት ለቤት ጉብኝት ትምህርት የሚያልቅ ሳይሆን ሁልጊዜ በመጠበቅ ማጠናከር ነው። ሌላኛው የጉብኝት ትምህርት በረከት በፍቅርና አንድነት ማደግ ነው። ይህ እንዴት እንደምናሳካ መጽሐፍ ቅዱስ ይመክረናል። እናም አንዱ ከሌላኛው እንዳይጣላ ነገር ግን አንድ እምነትና አንድ ጥምቀት ይዘው ብዙ ሴቶች ሪፖርት እንዳደረጉት ወደ ቤተ ክርስቲያን እንቅስቃሴ የተመለሱት ምክንያት በየወሩ በተደረገው የሴቶች ጉብኝት ትምህርት ፍቅር ፍቅርና በረከትን ስላመጡላቸው መሆኑ ተገልጸዋል። በጉብኝት ከምተላለፉ መልእክቶች አንዳንዴ በጣም አስፈላጊ ይሆናል። አንዳንድ ሴቶች እናንተን ከምታመጡላቸው አነስተኛ መንፈስ ሊኖራቸው ይችላል። በሊያሆና እና በኢንዛይን ያለው መልእክት ወንጌል እያንዳንዱ እህቶችንና እምነታቸውን የሚያሳድጉበትና ቤተሰባቸውን የሚያጠናክሩበት ነው። አንዳንዴ የጉብኝት ዋነኛ አስፈላጊ በረከቶች ማዳመጥ ነው። ማዳመጥ ማጽናናት፣ መረዳትንና መፈወስን ያመጣል። ሌላ ጊዜ እርምጃን በመውሰድ በቤት መስራት ወይም የሚያለቅሰውን ሕፃን ማባበል ነው። አንዳንዴም ኦ የቤት ለቤት ጉብኝት ትምህርት አደርጋለሁ እላለሁ። ይህም ጉብኝትን የረሳሁበት ጊዜ ነው። ይህም ጊዜ እንደ በረከት ሳይሆን እንደ ሸክም ያየሁት ወቅት ነው። ጉብኝት ባደረግኩ ወቅት ሁልጊዜ የተሻለ ስሜት እንደሚሰማኝ በእውነት እላለሁ። ከጎበኘሁት እህቶች የበለጠ ፍቅርና በረከትን አገኘው። ፍቅሬም ጨመረ። የሰማይ አባት ለእኛ ያቀደውንም ቆንጆ መንገድ አያለው። ሌላኛው ከቤት ለቤት ጉብኝት ከሚመጡት በረከቶች በደንብ ከማናውቃቸው ጋር ጓደኝነት እንሆናለን። አንዳንዴም ለሌሎች ጸሎት መልስ እንሆናለን መልስ እንሆናለን። ደግሞም ግላዊ ራዕይ፣ መንፈሳዊ ልምዶች ከቤት ለቤት ጉብኝት ትምህርት ጋር የተያያዙ ናቸው። እኔም በጣም የሚያስደስት ደስታ ልምድ አጋጥሞኛል። በራሴ ወርድ በሚገኙ ሴቶችና በዓለም ዙሪያ ቤታቸው ተቀምጬ ባለው በሕይወቴ መንፈሳዊ ልምድን አግኝቻለሁ። ወንጌልን እርስ በርስ በመማር አንድ ላይ አለቀስን፣ አንድ ላይም ሳቅን፣ ችግሮችንም አንድ ላይ ፈታን እና መንፈሳዊ በማነሳት ተባረኩኝ። አንድ ምሽት ወደ ወሩ መጨረሻ ከከተማ ለመውጣት በመዘጋጀት ላይ ነበርኩ እና እህትን አልጎበኘውም ነበር። በምሽት አካባቢ ቀጥሮም አልነበረኝም ነበር። ስልክም አልደወልኩም ነበር። ጓደኛዬ ጓደኛም አልነበረኝም። እንደ ጓደኛዬ ጁሊን ለመጎብኘት ወሰንኩ። የጁሊ ሴት ልጅ አሽሊ አጥንት ከምሰብር በሽታ ጋር ተወለደች። ምንም እንኳ አሽሊ ወደ ስድስት ዓመት ብጠጋትም በጣም ትንሽ ስለነበረች እጇን ከማንቀሳቀስ ምንም ማድረግ አትችልም ነበር። በዚሁ ምሽት ወደ ቤቱ ስደርስ ጁሊ ወደ ውስጥ ጋበዘችን። እናም አሽሊ አንድ ነገር ስልታይ ፈለገችን። ሄድኩኝና አሽሊም አለች፣ ምን እንደምሠራ ተመልከቺ። በእናቷ እርዳታ አሽሊ ወደ ጎን ዘወረች፣ እናም ተመለሰች። ይህን ዓላማ ለማሳካት ወደ ስድስት ዓመት ወስዷት ነበር። በመደሰት እጅ በማጨብጨብ በመሳቅ አለቀስን። የቤት ለቤት ትምህርት ጉብኝት ስለ ሄድኩኝ የሰማይ አባትን አመሰገንኩኝ። ምንም እንኳ ያ ጉብኝት ከብዙ ዓመታት በፊት ቢሆንም ጣፋጭ አሽሊ ሕይወቷን ቢያልፍም ከእሷ ጋር ለነበረኝ ልዩ ልምድ ዘላለማዊ አመሰግናለሁ። ውድ እናቴ ለብዙ ዓመታት ታታሪ የቤት ለቤት ጉብኝት አስተማሪ ነበረች። የምትጎበኘውን ቤተሰብ የምትባርክ መንገድ ታስብ ነበር። ለምትጎበኘው እህት ልጆችም ልዩ ትኩረት ትሰጥ ነበር። አምስት ዓመት የነበረ ልጅ ወደ እናቴ በመሮጥ የእኔ የቤት ለቤት ጉብኝት አስተማሪ ነሽ፣ እወድሻለሁ ማለቱን አስታውሳለሁ። ቆንጆ ለሆነች ሴትና ቤተሰቧም አካል መሆን ለእናቴ በረከት ነበር። ሁሉም የቤት ለቤት ጉብኝት ትምህርቶች ሞቃትና ቆንጆ ልምድ የላቸውም። አንዳንዴም ይከብዳል። ከአንዳንድ እህቶችም ጋር ጥሩ ግንኙነት ለማዳበር ብዙ ጊዜ ይፈጃል። ግን በእውነት መውደድን በመፈለግ ለእህቶች ጸሎት የምናደርግ ከሆነ መንፈስ ቅዱስ መንገድ እየፈለገልን ጥንካሬ እንድንሰጣቸው ያደርገናል። ፕሬዝዳንት ቶማስ ኤስ ሞንሰን እንደ አዳኝ ሰባኪ ነው። እሱም ያለማቋረጥ ሌሎችን በመጎብኘት ይረዳል። እሱም አለ የእኛን ድጋፍ፣ የእኛን መጽናናት እና የእኛን ርኅራሄ በሚፈልጉ ተከበን እንገኛለን። እኛ በዚህ ምድር ልጆቹን ለማገልገል የጌታ እጆች ነን። እሱም በእያንዳንዳችን ላይ ጥገኝነት አለው። ከርኅራሄና ሙሉ ፍቅር በስተቀር ማንም ሰው በዚህ ሥራ መርዳት አይችልም። እምነት፣ ምኞትና ፍጹም ፍቅር በሁሉም ነገሮች ይረጉ ናቸው። የጎበኛ ሴት ስለ እኛ ማሰብ ፍላጎት አደረባት። ፍቅርና ርኅራሄ ይኑረን። እናም እንደምናስብላቸውን ፍላጎት ላደረባቸው በኑሯችሁ ልዩነት እናምጣ። እህቶች ይወዳችኋለሁ። የሰማይ አባታችንና ኢየሱስ ክርስቶስ ፍቅር እንድሰማችሁ ጸሎቴ ነው። አዳኝ ነዋሪ መሆኑን እመሰክራለሁ። በኢየሱስ ክርስቶስ ስም አሜን።